Hello ሀሴትኝ ሀሴት እንዴት ነሽ?
አለሁ እግዚአብሔር ይመስገን።
ሰባ አምስት ዜሮ አምስት አስወጪልኝ ቶሎ ዜሮ አምስት ለምን እ፣ ተቃራኒ ሆነብኛል። ናሽ ሁለት order
አንረኝም የኛውንም
ልንገርሽ እ፣ ሰባ አምስት ዜ- ዜሮ-
ባስት
ዜሮ አራት እና ከአርብ ሰባ አራት ዘጠና አንድ ሶስት ወርደር ነው ያልኩት ሰባ አራት ዘጠና አንድ እሺ እ፣ ስራ ዘጠና አንድ አልሽ እ፣ አምሳ- ሰባ አምስት ዜሮ አራት አንዱ አሁን የምታስወጪልኝ ደግሞ ሰባ አምስት ዜሮ አምስት
ዜሮ አምስቱን እሺ ሰኢድ ይሄ ኮምፒታ የት ነው? ቦሌ መድኃኒዓለም አ፣ አ።
መሀመድ ታዟል። Check አድርገው እ እ ምን አልሽኝ?
መሀመድ ታዟል። እየሰማኸኝ ነው?
እኔ ነኝ
ስጨርስ ደውልልን። ቻው። አይ አንተን አልነበረም። እሺ ሌላ ስልክ ነበር ሰኢድ።
እሺ እሺ እሺ እነዛኞቹ ሬስ ናቸው ነው። ይሄ ደግሞ ከድራስ ባልድራስ። እሺ አ፣ አ።
ይሄ ደግሞ ከፍቅር ማዕድ ወደ ባልድራስ አ፣ አ።
ሰጥቻለሁ። ኦሎኪያ